ጤና ይስጥልኝ ፓሪስ ነው የምደውለው አሁን ተቋርጦ ነበረ እመኛች
ምን አለ እና ወይዘሮ አድርግና አልወጣም። ምን አለ
ዊዝድሮ አድርገው ነበር። ገ- የገንዘቡን መጠን ይንገሩኝ።
መቶ ብር
መቶ
ብር እሺ። መች ነው ይሄ ችግር የተፈጠረው?
እም?
መች ነው ይሄ ችግር የተፈጠረው?
እ አስራ አስራ ስምንት
ትላንትና።
እም?
እሺ። ከየት ወዴት ነበር ያሉኝ?
ከሁሉ ስፖርት ጋር ወደ ቴሌ ብር ወደ ወደ ስፖርት ጋር ቴሌ ወደ- አዎ።
እሺ። እሺ ደንበኛችን አሁን በምሰጡት ስልክ ቁጥር ወደ ቴሌግራም ቻናላችን ስክሪንሻት አድርገው ይላኩልን።
እሺ እሺ። ስልክ ቁጥር ላስይዞት ዜሮ ዘጠኝ ዘጠና ሁለት
እሺ ያስደበት እሺ
ዘርስተኝ ዘጠና ሁለት
ኤሮስን ዘጠና ሁለት ስንት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት
ቁጥር ወደ ቴሌግራም ቻናላችን screenshot ላኩልና ለሚመለከተው አካል እናስተላልፍሎታለን።
እሺ
እሺ ሌላ የምረዱት ነገር አለ?
አይሉም
እሺ ስለደወሉ እናመሰግናለን።